Okay.
Hello?
hello አቤት አቤት።
ሰማንያ አንድ እና ሰማንያ ዘጠኝ ደውዬ እ፣
ዘጠና ድረስ አይ ይሄ ይኸውልህ፣ ይሄ ሰማንያ አንድ ሰማንያ ስምንት ነው። እ፣ Flintstone Homes ነው። እዚህ ነው መደወል የፈለጉት?
አዎ እሺ ምን ነበር? አይ ሄሎ ሄሎ
አይሰማም?
ይሰማል።
እሺ ምን ልርዳዎት?
ምን ልትል ኤት በአስር በ- በአስር ሰዓት ላይ ደው- ደውላለሁ። ቆይ እሺ፣ ትንሽ መ- መሰራ ነገር አለው ስር- ስራ አለብኝ። በኋላ ደውሻለሁ።